hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ሙልጌታ መታሰቢያ ኖት?
በትክክል ከአሪፍ ፔ ነበር ምንደውልሎት።
አ እሺ፣ እሺ የደወልንሎት የጥሪ ማዕከላችን ላይ ያሉትን አስተያየት ለመጠየቅ ነበር። የተወሰነ ጊዜ ኖሮታል።
መላል መላል
የጥሪ ማዕከላችን ላይ ያሉትን አስተያየት ለመጠየቅ ነበረ። የተወሰነ ጊዜ ኖሮታል።
አሪፍ ላይ ጥሪ ማዕከላችሁ ላይ ችግር የለውም።
እሺ፣ አሪፍ አንድ- ስፖርት ላይ ነው ችግር ያለው እንጂ እናንተ ጋር ችግር የለም። አስገብዛችሁ ደስ ይላልናል።
እሺ፣ ደንበኛችን አንድ አምስት ጥያቄ አሉ። አጠራ ጥሪ ያሉ ጠይቆት ይመቾታል።
እ እ አሁን አይመችልም። አሁን አይመችልም። አ እሺ፣ እናመሰግናለን።
በቃ ከሰዓት አካባቢ ላይ አሁን ግርግር ቦታ ነው።
እሺ፣ ደንበኛችን እናመሰግናለን። መልካም ቀን።